अरे कुछ भी खबर नहीं है। चला
Ve hasretleyin.
वो यहाँ से थे। काफी यार इसने कर लेता है इसको
Nesi?
मेरे से कितना है तक
08 29 እሺ።
አዎ ፒዛ ነው በእግዚአብሔር አፈቅደ ለምን
ፒዛ ነው ፒዛ ነው
ምንድን ነው
አይሰማትም ምንድን ያልከኝ? አዎ፣ አልተሰማኝም ነበር።
ፒዛ ፒዛ ነው። እኔ ባግ የለኝም የፒዛ
ጠብቀኝ እሺ። እዚህ እሺ ማቻ እንደይጥቃቸው ወይ እኔ ወደች ባውራሽ ይገባል።
ባርሽ
ፒዛው ወደ ሾላ ነው። ሾላ ከመገናኛ ሾላ።
እሺ፣ አንዴ
እሺ አት-
እና ቅርብ አይደለ? ከመገናኛ ሾላ ለምንድን ነው የማሰራው?
አይደለም ሀሴት እኔ ከአዝመራ ሽሮ ይዣለሁ። ወይ የአዝመራ ሽሮን አውጭልኝ።
ይሄን አወጣዋለሁ፣ አታስብ። 05 እሺ።
83 እስኪ check አድርገው ሌላ እንዳይወጣ።
እ እ
ዜሮ ስድስት ሀያ ዘጠኝ ሄሎ እሺ፣
አሴት።
አንዴ ቆይ። ወይ እ፣ እሺ፣ የምታስወጪው ዜሮ ስድስት ሀያ ዘጠኝን ነው።
የመገናኛውን ኪንጉን ማለት ነው።
አዎ አዎ
ቻው። እሺ፣ አሌክስ። እሺ እሺ አውጪ። ወይም ደግሞ ሀሴት ይኸውልሽ።
ወጣ አሌክስ።
እሺ እሺ እሺ በይ በዚህ ነኝ ቻው።